ነበር
Hello፣ ሰላም ነው? ከማን ጋር ነኝ?
ራሄል
ራሄል፣ ባለፈውም አንቺን ያለውን ነገር ነግሬሽ complain እያደረኩ ነበር። fix ይደረጋል አልሽኝ። ምንም fix የተደረገ ነገር የለም እስካሁን።
ምን ነበረ?
deposit ባለፈው የተፈጠረው mistake ነበር በ Chapa መንገድ
እሺ፣ deposit ከባንክ ወደ Best Bet።
ከባንክ ወደ ቤት ቤት። አዎ፣ በቼፓ በኩል እሺ፣ ሶሺ ስንት ብር ነበር ነበረ?
ዲፖዚት ያደረኩት። አንድ ሺህ ተመለሰ። አሁንም ቆይቶ አንድ ሺህ ተመለሰልኝ። አንድ ሺህ አልተመለሰም።
ኦኬ፣ ትናንትና አዎ፣ ትናንትና አውርቼህ ነበረ።
ትናንትናም ሰላም ኮምፕሌን ታወጥቼ እያደረኩ እያለው ነበር።
አዎ፣ ፊክስ አውቃለሁ።
እናደርጋለን አሉ። ምንም አልገባም እስካሁን።
ለም ታወጥቼ እያለ ሌላ ሰው እ፣ መልሶልህ ነበረ በመሀል አይደለ? ገብቶልሃል አዎ።
ምናምን ብሎ አዎ፣ አዎ፣ ለምሳ ወጥቼ ነበረ ነው። እሺ፣ ይቅርታ በጣም እ፣ ይቻላል።
ማን ነበረ ስምህ?
አማን
እም፣ ሳዘጋው Hi ልትለኝ ትችላለህ እንዴ? አማን በጣም ብዙ Sorry?
አማን ነው ያለውና ሳ- ስልኩን ሳዘጋው ከሰራለህ Hi በለኝ ቴሌግራም ላይ አንዴ።
አሁን ልሻለሁ።
እሺ፣ አትዝጋው። እሺ እሺ